ሄሎ ጤና ይስጥልኝ ይመስላል።
ሄሎ ሄሎ አቤት፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ሊንስቶን ሆምስ ማስታወቂያ አይቼ ነበር ከቴሌቪዥን እሺ
እኮ information ፈልጌ ነበር። እንዴት ነው ይቻላል። የት አካባቢ ነው ያሉት? ወደ ቢሮ መምጣት አይችሉም?
ቢሮአችሁ የት ጋር ነው?
እ፣ ቦሌ ገርጂ ልደታ አለን ሶስት ቢሮ
ቦሌና ገርጂ።
እና ልደታ
Okay ቆይ፣ ገርጂ ገርጂ ምኑ ጋር ነው? እሱ ይቀርበኛል መሰለኝ።
ገርጂ ከኮሪያ ሆስፒታል ወረድ እንዳለ ወደ አየር መንገድ የምታስወጣ ቀጭኗ መንገድ የለችም?
አዎ ከኮሪያ ሆስፒታል ወደዛ።
አ ዮናታን church ካወቁት ከዮናታን church ወረድ እንዳለ
አዎ እሺ። የቦሌውስ ቦሌ ደግሞ ሀያት ሆስፒታል ጋር
እ ሀያት ሆስፒታል ድልድይ ጋር ያለው ሀያት ሆስፒታል ጋር ነው። እሱ አዎ።
ይሻላል መሰለኝ።
እሱ ይሻሎታል።
እሱ ይመቻል። እሱ አ ይመቻል።
location በጣም ልክሎታለሁ። ዛሬ ይችላሉ እንዴ?
አይ ዛሬ ሳይሆን እ፣ አርብ ወይ እንደዚህ እሺ፣ እመጣለሁ።
እሺ ማን ልበል ስሞትን?
ተክለ ሃይማኖት እባላለሁኝ።
እሺ ስለዚህ አርብ ልደውሎት
ችግር ወይም የለም site ኡን በቃ።
ማየት ከፈለጉ ቢሮ መምጣት ካልተመቾት አንዱ site ይምረጡልኝና እዛ ሰው ልክ ይሎት ሙሉ መረጃ መውሰድ ይችላሉ።
አይ አይ፣ ስለ አክሲዮኑ ነው ስለ አክሲዮኑ ለማወቅ አሀ፣ አ፣ እንደዛ ስለ- ከሆነማ ከአንድ ወር በኋላ ነው አክሲዮን።
አሁን በቴሌቪዥን እየተዋወቀ አይደል እንዴ?
አ ማስታወቂያ ነው እሱ። ልክ ነው። ግን ከዛሬ አሁን- ጀምሮ ብሎ እኮ እየተናገረ ነበር ትናንት።
አ፣ ከዛሬ ጀምሮ ሽያጭ ይጀምራል።
አዎ እያለ እኮ ስላለ አ ግን አሁን ስምና ቁጥር እየመዘገብን ሐምሌ አንድ ላይ ነው መሸጥ የምንጀምረው።
እስኪ አጣርተሽ በቃ በዚህ ስልክ ደውይልኝ።
እሺ እሺ፣ ደውሎታለሁ።
በቃ በዚህ ደውል እሺ